Tjappo. Hello Hello
አቤት ሄሎ
አቤት፣ አይሰማም?
ጤና ይስጥልኝ።
አብሮ ይስጥልን። ምን እንርዳዎት?
አንድ በሰላሳ ዘጠኝ ቁጥር የሚጀመር የውጭ ስልክ ነው። በተደጋጋሚ እየደወለብኝ ነው። ምንድን ነው የማደርገው?
Okay፣ ይሄ እኮ ቻፓ ነው።
እ?
ይሄ ቻፓ financial technology ነው። እሺ፣
የት ቻፓ financial technology።
ሀታ ነው?
አዎ፣ ቻፓ ነው። ሌላ ድርጅት ነው። እሺ፣ እንደዚህ አይደለም የምንሰራው።
ይቅርታ፣ እ? እ?
ሰማንያ ዘጠኝ አስራ አንድ ነው አይደል?
አዎ፣ ሰማንያ ዘጠኝ አስራ አንድ እና data እናንተ የውጭ አጠራጣሪ
አይ እኛ እሱን አንሰራም። ተሳስተዋል። እሺ፣ ዘጠኝ ዘጠና አራት ደውሎ ይጠይቋቸው የስልክ ቁጥር መረጃ